hello ጤና ይስጥልኝ።
Washington Diagnostic አገልግሎት አዎ ነው።
endoscope ይኖራችኋል እንዴ?
endoscopy
አዎ።
አለ ነው።
እና እንዴት ነው ንገሪና፣ ለማሰራት ነበር እ ቀጠሮ ላስይዝ ነበር ለማሰራት።
ለመቼ
እኔማ አሁን ቢሰራ ደስ ይለኛል፣ መሰራት የሚችል ከሆነ እኮ መምጣት ትችላላችሁ።
አምቡላንስ ይኖራችኋል እንዴ? እኔ ያለሁትም ዳግማዊ ምኒልክ ሆስፒታል ነው።
ይፈልጋሉ። አምቡላንስ አምቡላንስ ይፈልጋሉ። endoscopy እኮ ክፍያ ነው ብለሻል። አምቡላንስ ብቻ ነው የፈለጉት ወይስ
ሙሉ አገልግሎት ነው እንጂ አምቡላንስ እኮ እናንተ ጋር እንዲያደርሰኝ ነው አይደል? እዛ አሰርቼ ለመመለስ ነው።
እሺ እኮ ለ- ለአምቡላንሱም ለኢንዶስኮፒውም ለሁለቱም አዎ።
ክፍያ አለው።
እ ደምረሽ ንገሪኝ እስኪ።
እ ቆይ እ ላስተላልፍልህ።
እሺ
ያው እዚህ ነው ያለ። እሺ መንሼ እደውላለሁ።